Hello hello hello ሰላም
ያለውን የብሎ መናሉ
ክላስ ለመጀመር ነበር። ምን አለ ሲሚቶ ምናምን አላሰማሁትም። ምን አሉኝ?
እኮ ምን አለ በምን አይነት ሰዓት ነው? ምን እንዴት ነው አሰጣጡ? ሬጉላር ነው ወንዲ
ስሞትን አንዴ እንገሩኝ ማለበል አብርሃም
አብርሃም ማን በየነ
ስልክ ቁጥሮትን አንዴ ሊያዘው ዜሮ ይሄ ዘጠኝ ራሱ ነው።
እ፣ አስር እሺ ሰላሳ ዘጠኝ እሺ ሰማንያ አራት ስልሳ ስምንት
እሺ ማስታወቂያችንን ምን ላይ ነበር ያዩት?
ቲክቶክ ላይ
እሺ okay class የሚጀምረው መጋቢት እ፣ ሁለት ነው የፊታችን ሰኞ እ፣ ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል
ማታ ነው የሚሆነው። አ አድራሻችን ደግሞ CMC
እ፣
CMC ነው የሚሆነው።
የት አካባቢ? እሺ ምን- CMC ሚካኤል Economics Association ህንጻ ነው። ክፍያን በተመለከተ የሶስት ወር ሙሉ ክፍያ አስራ አምስት ሺህ ብር ነው።
okay። ሶስት ወር ነው ትምህርቱ።
አ
ከስ- ከዛ ሰዓት ውጭ ሌላ ሰዓት የለም።
የለም አይለም ኦንላይን አለ ከፈለጉ አይለው